ሄሎ
ሄሎ፣ አቤት።
ሰላም ነው?
ጤና ይስጥልኝ።
እግዚአብሔር ይመስገን። እ, ደውዬ ነበር ባለፈው እሺ።
እ፣ December ዘጠኝ ብሎኝ ነበር።
እህ እኔሞ ወደ ነገ ማለት ጋር ስንት ቀን ቀኑ ስንት ነበር? ነገ አስራ
ሶስት ሶስት አስራ ሶስት እንዲቀይልኝ ጠይቅ ነበረ። ነገ ይመጣልኝ ሳይመጣልኝ ማለት ዝግጅት አድርጌ ሁሉም ነገር ዘጋጅቼ ጨርሻለሁ። ለዛ የእኛ ተወካይ የለም እዛ አካባቢ እ፣ ስልክ ቻምኝ እኮ ለዛ ነው።
ስልክ አይሰራም። እሺ እ፣ ነበር
ገመዱ ገመዱ እ?
ገመዱ
አይ የዶክተሩ ስልክ ዶክተር የዶክተር ኤባ እ፣ ዶክተር አዳ ነበር ወደ ኤባ ተቀይሯል። አሁን ደግሞ የት አካባቢ ነው?
መቱ ኢሉባቡር ሉባቦር መቱ አዎ
እ፣ አዱኛ የለ አዱኛ ነበር አይደለ?
አ- አዱኛ ነው ያስተላልፈው።
እም። ስለዚህ ስልኩ አይሰራም።
ስልካ አዎ የሁለቱም ስልካ ሰማ የባ የኤባም የዶክተር አዱኛ አይሰራም።
እሺ፣ እ?
ስምሽ ማን ነበር?
ገመዱ አለሙ
ቆይ፣ ገመዱ
እ፣
ገመዱ አለሙ። እሺ እሺ፣ check አድርጌ መልሼ ልደውልልሽ።
እሺ ት- ልጠብቅህ ትደውላለህ?
አዎ እሺ አመሰግናለሽ።